ጤና ይስጥልን። ነበር መጠየቅ አንድ ጥያቄ ልጠይቃችሁ ነበር። hello አይሰማም? okay እሺ። እንትን ወሎ ስፖርት ኦንላይን ስትጫወት ማለት ነው እሺ
እስከ አራት መቶ ሺህ አምስት መቶ ሺህ ብር win አረክ እንበለው እና እሺ withdraw ስታደርግ በቀን ሀያ አምስት ሺህ ነው አይደል የሚፈቀደው?
አዎ
በአንዴ ለማስወጣት ከእናንተ ጋር contact አድርገህ አይቻልም?
አይቻልም
በቃ የግድ በቃ አራት መቶ ሺህዋን በቀን ሀያ አምስት ሺህ ብር እያደረክ ነው withdraw የምታደርገው።
አዎ
okay በ head office አማካኝነት ምናምን arrange አድርገህ የሚወጣ ምክንያት ካለ ለመጠየቅ ፈልጌ ነበር። እሺ እሺ እሺ